ሔዋን አንተ ያሬድ የት ነው? ፌክሳ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከችፕችፕ ነበር የምንደውለው።
እሺ አይባዘውን ስቶር ላይ ስለነበር አልወጣሉትም። ይቅርታ ነገ መረከብ ይችላሉ። እናምጣሉት እም፣ ሰኞ ነው የምንችለው። ቢሮ አካባቢ ስለሆነ ያዘዝነው።
ለሰኞ ይሁን።
አዎ ለሰኞ ቢሮ፣ ሁሉም ሰኞ ቢሮ ነው የሚኖሩት።
እሺ ችግር የለም። እሺ ሰኞ ይመጣሉታል።
እሺ፣
መልካም እሺ፣ እሺ።
እሺ።